አልበር እንደ ነስር ከደመናው በላይ ወዴት ነው መገኛ ስፍራ ወሰን አለው አልወረድ ቆላ አልወጣ ወደ ደጋ ውስጡ ውስጤን ታወቀኝ ጌታ አለ ከኔ ጋር አጠገቤ ነህ ጌታ አጠገቤ ዘልቀህ ገብተሃል ከውስጥ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት አጠገቤ ነህ ጌታዬ አጠገቤ ስልከ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገብ አጠገቤ አጠገቤ ነህ ጌታ አጠገቤ ዘልቀህ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት ሁሉ ሰላም ጌታ ካለ ሁሉ ሰላም ደህና ነው፣ ሁሉ ደህና ነው። ኢየሱስ ካለ ሁሉ ሃሌሉያ ደህና ነው፣ ደህና ነው፣ ሁሉ ደህና ነው። ጌታ ካለ ሁሉ ደህና ውስጤን ስሰማው ሳደምጠው ሁሉ ሰላም ሰላም ነው። ውጪውን አይቶ ልቤ እንዳይሰጋ እርፋለ ባንተ ተረጋጋ ውስጤን ስሰማው ሳደምጠው ሁሉ ሰላም ሰላም ነው። ውጪውን አይቶ ልቤ እንዳይሰጋ እርባሌ አንተ ተረጋጋ። ሃሌሉያ ሩቅ አይደለህም፣ ያለሁበት አለ ወደ ምድር ጫፍ በሄድ በዚያም ትገኛለህ። ፍጥረት ባንተ አብሮ የለህም ብትባል ምስክር አለሻም ስራ ይናገራል። አጠገቤ ነህ ጌታዬ አጠገቤ ዘልቀህ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት አጠገቤ ጌታ አጠገቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት ሰላም ተሰማኝ በመገኘት ደስታ ተሰማኝ በመገኘት። ሃሌሉያ ሃሌሉያ ሃሌሉያ ሰላም ተሰማኝ በመገኘት። ሃሌሉያ ሰላም ተሰማኝ በመገኘት። ሃሌሉያ ሃሌሉያ ጌታ በምህረቱ ከሳበኝ ጀምሮ ጌታ በይቅርታው ከጠራኝ ጀምሮ እሱን እሱን ይላል ልቤ ተቀይሮ እሱን እሱን ይላል ልቤ ተቀይሮ አዎን ጌታን ጌታን ይላል ልቤ ተቀይሮ ጌታን ጌታን ይላል ልቤ ተቀይሮ ጌታ በምሕረቱ ከሳበኝ ጀምሮ ኢየሱስ በምሕረቱ ከጠራኝ ጀምሮ እሱን እሱን ይላል ልቤ ተቀይሮ ጌታን ጌታን ይላል ልቤ ተቀይሮ አዎን እሱን እሱን ይላል ልቤ ተቀይሮ ጌታን ጌታን ይላል ልቤ ተቀይሮ ሰው አይረሳም ጌታዬ እንደ ሰው አይደለም ሰው አይረሳም ጌታዬ እንደ ሰው አይደለም ሰው አይረሳም ጌታ ሰው አይጥልም ጌታዬ ሃሌሉያ እንደ ሰው አይደለም ሰው አይጥልም ጌታዬ እንደ ሰው አይደለም ሰው አይጥልም ጌታ ሰው አይረሳም ጌታዬ አዎ እንደ ሰው አይደለም ሰው አይረሳም ጌታዬ እንደ ሰው አይደለም ሰው አይረሳም ጌታ ጌታ በምሕረቱ ከሳበኝ ጀምሮ ኢየሱስ በምሕረቱ ከጠራኝ ጀምሮ እሱን እሱን ይላል ልቤ ተቀይሮ ጌታን ጌታን ይላል ልቤ ተቀይሮ አዎን አባ አባ ይላል ልቤ ተቀይሮ ጌታን ጌታን ይላል ልቤ ተቀይሮ እሱን እሱን ይላል ልቤ ተቀይሮ እሱን እሱን ይላል ልቤ ተቀይሮ ጌታን ጌታን ይላል ልቤ ተቀይሮ ጌታን ጌታን ይላል ልቤ ተቀይሮ ስቶን ስቶን ይላል ልቤ ተቀይሮ ጌታን ጌታን ይላል ልቤ ተቀይሮ ኦ ሃሌሉያ ሃሌሉያ ጌታ ሆይ እናመሰግናለን። የነፍሳችን እረኛ አንተ ነህ። ስምህ ብሩክ ይሁን። ሕይወታችንን የገዛ ያንተ ያደረገህ ጌታ ሆይ ነፍሳችን ከኋላ እንድትከታተል ጌታ እግዚአብሔር ሆይ በፍቅርህ ገመድ ያሰርክ አንተ ነህ። እናመሰግንሃለን። በምሕረትህ ወደ አንተ ያስጠጋህን አንተ ነህ። እናመሰግንሃለን። ቸርነት የበዛለት ሕዝብ በፊትህ ቆሞ ጌታ ሆይ ያመሰግንሃል። ምሕረት የበዛለት ሕዝብ ጌታ ሆይ እልልታውን በፊትህ ያሰማል። ምስጋናውን በፊትህ ያቀርባል። እልልታ ለእግዚአብሔር ሃሌሉያ! እልልታ ለእግዚአብሔር፣ ምስጋና ለመሐሪው እግዚአብሔር፣ ለይቅርባዩ እግዚአብሔር፣ ለታዳጊው እግዚአብሔር ሃሌሉያ። ኢየሱስ ጌታ ነው።